ጤና ይስጥልኝ ኢትዮ ኤስ አበራ መረጃ ማዕከል በኩል ልደው
እንዴት ናቸው እግዚአብሔር ይመስገን አለን ደህና ኃይለ ኢየሱስ የሚለው ቪዛ እስካሁን አልደረሰም ነው ኃይለ ኢየሱስ ኃይለ ኢየሱስ በኛ መጥቼ የከፈልኩ ቢሮ
OK አ ይወጣል ተብሎ አልወጣም እስካሁን አዲሱ ህግ በኋላ inform እናደርጋቸዋለን ብሎታል
ገባኝ አዲሱ ህግ ሳይሆን ልጅቷን ማን እንደሆነች አላውቅም እናንተ ባልደረባ OK፣ ደውላልኝ አውርቻት ነበረ እኔ እሺ።
ቅዳሜ ማታ ቅዳሜ ወይ አርብ ዕለት ማታ ማለት ነው። ስለዚህ አዲሱ ህግ እናንተን አይመለከትም ችግር የለም ብላኝ ነበረ።
ምንም አሁን ላይ ያለው መረጃ ለኛ የሰጠን ግን እም፣ የገቡ የገቡትን ቪዛዎችም ደርሶ መልስ ትኬቱን ጨምሩ ተብሎ ጨምረዋል አይደል
no no no no የኛ አልጨመረም እኮ ነው የምልህ። እናንተን አይ- ትኬት እንግዛው ያልናት ትኬት እንዳገዙ እናንተ ቀድማችሁ apply ስላደረጋችሁ የእናንተ እንትን አይልም ነው ያለችን። ከእናንተ ጋር የምትሰራ ማን እንደሆነች አላውቅም። በቢሮ ስልክ የደወለችልኝ okay check አድርግልዎት እና መልሼ ልደውልዎት በዚህ ስልክ በቃ እሱን check አድርግና እስኪ ያሳውቀኝ።
እሺ እሺ እሺ።